ሄሎ ሄሎ ሰላም ነሽ? መልስ ሰላም ነው አለን። እስቲ አለሁ።
ስልክ ቁጥር ልንገርክና ቴሌግራም ላይ አዳርገን ቤት ከቤት ቤት ነው ምደውልክ። ሪዲም እሺ።
ቤት ለመላክ እምቢ ብሎን ነው አዳርገንና እንልክልሃለን።
እ እሺ ዜሮ ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ አዎ አሁን አዳርገንና እንልክልሃለን።
እሺ ዘ- እ ዘጠና አምስት ሰላሳ አንድ ሰባ ሰላሳ አንድ አዎ አዎ።
እሺ መልካም ምሽት።
አሜን እሺ